ዘጠና አምስት
እኔ ስትልኝ ጊዜ ኢትዮጵያ የደም ሰባት መዘጋት እኔ ስትልኝም አንዴ ነው ሰላም ነው
መዛዎች አለን ማሽን ለማስጠገን ነበር ማ እሺ ተመዝግቦ ነበር ከዚህ በፊት ወይስ አሁን ነው መዘገብ?
no፣ አይ ከዚህ በፊት ተመዝግቦ ነበር ድጋሚ እንትን ብሎ ነው ሄዶ ነበር ድጋሚ እንደ አዲስ ላስመዘግበው ድጋሚ ነው ተበላሽቶ ነው አ
መስመር ላይ አዎ እያሰማሁሽ ነውማ
መስመር ላይ ያለው አዎ አዎ እያሰማሁሽ ነው እሺ እ፣ የቢጃ የበላይ ቁጥር ወይ ደግሞ TIN number ይንገሪ number ልንገርሽ ሶስት ዜሮ ሀምሳ አራት
ሶስት ዜሮ አምሳ አራት ዘጠና አራት
ዘጠና አራት አርባ ሁለት አራት አርባ ሁለት አራት አርባ ሁለት አራት እሺ፣ መስመር ላይ ጠብቁኝ አንድ ጊዜ ተመዝግቦ ሰርተውላቸው ነበር ከዚህ በፊት አ አ አሁን ድጋሚ ነው የተበላሸው አ
ዋሻ ባርና ሬስቶራንት ነው አ አ
የት አካባቢ ነው የሚገኙት መስቀል ፍላወር ሀቫና ጀርባ
የመዘገብኩለት መስመር ላይ ጠብቁኝ እሺ
እሺ የደንበኛችንን ስም ይነግሩኛል እ፣ የደንበኛችንን ስም እ፣ ቤቲ ብለሽ ያዥ ግን እዛ ውስጥ የምታገኙ ሰው ሌላ ሰው ልስጥሽ ስልክ ቁጥር እሺ ስማቸውና ስልክ ቁጥራቸውን ካወቁት እንዲያስ ቤቲ ብለሽ ያዥና ስልክ ቁጥር ዜሮ ዘጠኝ ስልሳ ሶስት ዜሮ ዘጠኝ ስልሳ ሶስት አስር
አስር ዘጠና አራት ስልሳ ሁለት
ዘጠና አራት ስልሳ ሁለት ዘጠና አራት ስልሳ ሁለት እሺ የት አካባቢ ሀቫና አሉኝ አይደል መስቀል ፍላወር ሀቫና ጀርባ እሺ ምንድን ነው የሆነባቸው ማሽኑ እ፣ እኔ እንጃ CO2 ሲሊንደሩ gauge ኡ እያስተነፈሰ ነው መሰለኝ check እንዲያደርግላቸው ነው
እሺ መዝግቤላቸዋለሁ ለሚመለከተው አስተላልፋለሁ ጥገና ባለሙያዎች ይመጣሉ እሺማ እሺ ሌላ የምረዳዎት ነገር አለ የለምማ ስለደወሉልን አመሰግናለን አገልግሎት ስለሉት መስዋዕት እኔም አመሰግናለሁ። መልካም ቀን።
መልካም ቀን እሺ